ሄሎ አክሊል እንዴት ነህ?
አለን አለን።
ስደውል እኮ አታነሳም።
መቼ ይኸውልህ አክሊል አ- ይሄ አ- agent active ያረካቸው በሞላ ማለት ነው
እሺ፣ እንደገና ብር balance መግባት አለባቸው እንዳለ አይሆኑም። ሀምሳ ሀምሳ ብር መነሻ ራሱ እኮ አምስት መቶ ብር ነው። ሀምሳ ሀምሳ ብር ብቻ እንዴት ታስገባለህ አክሊል? አሳምነህ ማስገባት አለብህ እኮ ለእነሱ
አሁን ታገር በጣም ነው እኔ ወይዘሮ በጣም አስቸጋሪ ነው እኮ ሰው በቃ የለኝ በቃ ብድር ነው ምናምን አልኩ።
አዎ ግን አሁን ይሄ አይሆንማ፣ አይቆጠርልህም እኮ እኛም ቴሌ ላ አይቆጠርልህም፣ ለአንተም አይቆጠርልህም እኮ
አዋ በ credit ነው እኮ ወይም እኛ ብር የለም ያለን ጊዜ እንጠራ ምናምን አልኩ። በቃ ሌላ ምክንያቱ ነው የሚሆነው።
እኮ ቢያንስ እንኳን አምስት መቶ ብር የሚፈቀዱ አስገብቶልኝ ሰው አይደል?
ሰጥቷል። አሁን የሚመስላቸው ዛሬ እንዴ?
ማየት ይችላል። አምስት መቶ ሶስት መቶ ሁለት መቶ እንደዚህ ያስሞላሉ። በ- በደንብ አሁን ዝም ብለን በትክክል የለፋው ምክንያቱም ቴሌ አይቆጠርም፣ active ብቻ አይሆንም።
እ?
አሁን አይቆጠርም ቴሌ።
እና እንዴት አልኩ በግድ ነው የሚያደርጉት። አሁን እንደዛ ነው እኮ አሁን የሚፈቀደው ሰው አንድ ሺህ መሞላት ይችላል። ሁለት ሺህ የሚፈልጉ ሰው እንደዛ ይሞላል አለ። ግን አንዳንድ ሰው በጣም ከባድ ነው እኮ
አ- አይሆንም በቃ እንቅልፍ እ?
ይመጣል።
እሞክራለሁ እነ ማንኛውም እሺ በቃ ወይም አንድ ግን ዙሪያ አይሆንም ሁለተኛ በቃ ማለት በቻልከው አንድ መጠን ካየ ሁለተኛ ቢያንስ እንኳን ዙሪያ አሁን አምስት ስድስት ነው agent active ያደረገው። ቢያንስ አምስት እ?
መቶ አምስት ነው ስድስት ነው agent active ያደረገው።
እዛ- ቢያንስ እንኳን ከአምስቶቹ ሶስቶቹን እንኳን አሳምነህ የተወሰነ ብር እንዲገባ ማድረግ አለብህ።
አዎ አሁን እንደዛ ነው። አሁን ነው ቤቱ ምሳው ያብ- አልበላም እስካሁን ነው። ወደ ቤት አሁን እየሄድኩ ነው እኮ ዞሬ ዞሬ እነሱ ያስመልጭ እኮ በቃ እንደዛ አድርግና የተወሰኑትን ቢያንስ transaction እንዲኖራቸው እ፣ እንትን በል
በቃ አድርጋለሁ። አንዳንድ operator ID ተሰጥቷል። ሶስት ሰው ምናምን አልተከፈተም ገና። ደጋሚ ወደ payment ተመልሷል። በቃ እሺ አክሊል ማሽ እሺ ቻው እሺ።